የሬዲዮ አገልግሎት ነው። አድማጮቻችን፣ የኢትዮጵያ የቃል ኪዳን ወንጌል ቤተ ክርስቲያን መደበኛ የአምልኮ ፕሮግራም የምንሰጥበት ስፍራ በ1210 North Highland Street አርሊንግተን ቨርጂኒያ 22201 ላይ ነው። የእሁድ አምልኮ ፕሮግራማችን ከጠዋቱ 10 AM እስከ 12 PM ይካሄዳል። ለተጨማሪ መረጃ በድረ ገጻችን ላይ www ወንጌል dot org ወይም www ኢትዮ CGC dot org ታገኙናላችሁ። በስልክ ቁጥር 571 643 8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋ ያሌ ነው።
እንደ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ የማካፍለው ትምህርት የሃይማኖት መጠበቂያ በሆነው ንጹሕ ሕሊና የሚኖረው የእምነት ሕይወት በሚል መሠረተ ይሆናል። ለሃይማኖት ንጹሕ ሕሊና ለምን ያስፈልጋል? በመዝሙር 12 6 ላይ ሃይማኖታችን የተመሠረተባቸው የእግዚአብሔር ቃላት በምድር ላይ እንደተፈተነ ሰባት ጊዜ እንደተጣራ ብር የእግዚአብሔር ቃላት የነጹ ቃላት ናቸው ይላል። የነጻ የጸዳ ነገር ተጠብቆ የሚቀመጠው በነጻና በጸዳ ዕቃ ውስጥ ነው። ንጹሕ ሕሊና ከሌለን የእግዚአብሔርን ቃል በሚበክል በሚያራክስ ባልነጻ ሕሊና የሃይማኖትን ምስጢር መያዝና መጠበቅ አንችልም። ሃይማኖታችን ንጽሕናውን የሚያገኘው ከእኛ አይደለም። ሰባት ጊዜ ከተጣራ ብር ይልቅ በነጹት የወንጌል እውነቶች ላይ ነው። ይህ የጌታ ቃል ወደ እኛ ሲመጣ እንዲገኝና በእኛ ዘንድ ደግሞ እንዲቀመጥ ከተፈለገ ሕሊናችን ለእግዚአብሔር ቃል መመቸት አለበት። ብዙ ሰዎች እግዚአብሔርን እየተዳፈሩ ሰዎችንም እያቃለሉ በኃጢአትና በርኩሰት ሕይወት ጸያፍና አሳፋሪ በሆነ ጠባይ እየተሞሉ እምነት አለን እያሉ ሲናገሩ ይሰማል፣ ይታያል። እንዲህ ለመሰለው ድፍረትና ንቀት በሞላበት ሕይወት ለመኖር ትልቁ ምክንያታቸው ለኃጢአተኛ ሕይወታቸው መሸፈኛ ምክንያት የሚያደርጉት የጌታን ጸጋ ነው። የጌታ ጸጋ በኃጢአት የሚያኖር ሳይሆን ከኃጢአት የሚያድን ነው። ጌታ ጸጋ ኃጢአት መሸፈኛ ሳይሆን ኃጢአተኛነትንና ዓለማዊ ምኞትን የሚያስክድ ነው። ውድ አድማጮች የሐዋርያት ትምህርት የሚያስተምረው ይህንን አይደለምን? ሐዋርያው ጳውሎስ በቲቶ ላይ እንደዚህ ይላል፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና። ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል ይላል። በአሁኑ ዘመን መኖርን ይህም ያስተምረን ማን ነው? የጌታ ጸጋ። ሰዎችን ሁሉ ሊያድን የተገለጠው የእግዚአብሔር ጸጋ ይህንን ትምህርት ያስተምራል ይላል። ውድ አድማጮች ጸጋ ምንጊዜም የሚሰራው በሰው ስጋዊ ሕይወት ላይ ሳይሆን በሰው መንፈሳዊ ሕይወት ላይ ነው። ጸጋ ለመንፈሳዊ ሕይወት እንጂ ለስጋዊ ሕይወት አይደለም። ጸጋ የሚሰራው በመንፈስ ላይ እንጂ በስጋ ላይ አይደለም። ሐዋርያው ጳውሎስ በመልእክቶቹ መጨረሻ ላይ ሁልጊዜ በብዛት እንዲህ ይላል፣ ወንድሞች ሆይ ይላል በገላትያ ምዕራፍ 6 ቁጥር 18 ላይ የጌታችን የኢየሱስ ክርስቶስ ጸጋ ከመንፈሳችሁ ጋር ይሁን ይላል። እንዲሁም በፊልጵስዩስ 4 23 ላይ የጌታችን የኢየሱስ ክርስቶስ ጸጋ ከመንፈሳችሁ ጋር ይሁን አሜን ይላል። እንግዲህ ሐዋርያው የጻፈላቸው ቅዱሳን እግዚአብሔር በሰጣቸው ጸጋ ለመጠቀም ቢፈልጉ ጸጋ የተቀመጠበትን መንፈሳቸውን መጠቀም ይኖርባቸዋል እንጂ ስጋቸውን አይደለም። በጸጋ እየተመካኘ የሚኖረው ስጋዊ ኖሮና ሕይወት ለክርስትና እምነት፣ ለሃይማኖት በንጹሕ ሕሊና ለሚጠበቅ እምነት የሚመች ሕይወት አይደለም። ብዙ ሰዎች በእምነትና በሃይማኖት ስም የሚያሳዩት ወታደራዊ መንፈስ ያለው ስጋዊ ጀብደኝነት የሃይማኖት መጠበቂያ ኃይል፣ ጉልበትና መሳሪያ ያደርጉታል። እንዲህ በመሰለ መንገድ ስጋዊነታቸውን ለሃይማኖት መጠበቂያ ያደረጉ ሰዎች እግዚአብሔርን የሚያገለግሉ እየመሰላቸው የጌታን ቤተ ክርስቲያን የሚያሳድዱ፣ የእግዚአብሔርን ሰዎች የሚገድሉና የሚያጠፉ ይሆናሉ። የእግዚአብሔር ልጅ ጌታ ኢየሱስ እንዲህ አለ፣ ከምኵራባቸው ያወጧችኋል፣ ከዚህም በላይ ደግሞ የሚገድላችሁ ሁሉ እግዚአብሔርን እንደሚያገለግል የሚመስልበት ጊዜ ይመጣል ይላል ዮሐንስ 16 2 ላይ። ውድ አድማጮች ጌታ ኢየሱስን የሰቀሉት ለሃይማኖት የቀኑ አልነበሩምን? በሕሊናቸው የደነዘዙ የመንፈስ ቅዱስ ወቀሳ እንዳይሰማቸው የሥጋቸው ቅናት እሳት ሕሊናቸውን ያጠፋባቸው ሰዎች አልነበሩምን? ያንን የክብር ጌታ እንዲሰቅሉ የተደፋፈሩት ሕሊናን የሚያስጥል ሃይማኖት ወደ እግዚአብሔር የማያስጠጋ ከእግዚአብሔር ጋር የሚኖረውን ሃይማኖት እንደ ድርጅት የራስ ክብር ማስጠበቂያ አድርጎ የሚያኖር ፖለቲካዊ መሰል ባህሪ የሚንጸባረቅበት እምነት ነው የሚሆነው። እውነተኛ ሃይማኖት በንጹሕ ሕሊና ይጠበቃል እንጂ ባደፈ ሕሊናና በቆሻሻ ሕሊና አይጠበቅም። ብዙ ሰዎች የሃይማኖት መጠበቂያ እምነት ብቻ ነው በማለት የሚጠመዱበትን ወጥመድ እንመልከት። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 19 ላይ እምነትና በጎ ሕሊና ይኑርህ፣ አንዳንዶች ሕሊናን ጥለው መርከብ አለ መሪ እንደሚጠፋ በእምነት ነገር ጠፍተዋልና። ሕሊናን የጣሉ ሰዎች እምነታቸው ያጠፋቸዋል። ሕሊና እንደ መሪ ነው። እምነት መሪ ሊሆን አይችልም። መርከብ አለ ማለት እምነት አለ ማለት ነው። መርከብ ያለ መሪ ወዴት መሄዱን ማን ይወስናል? ሕሊና የጣለ ሰው በእምነቱ የሚኖረውን የሕይወት አቅጣጫ ማን ይወስንለታል? እምነት ብቻውን ያለ ሕሊና አንድን ሰው ሊመራ ባለመቻሉ ሐዋርያው ጳውሎስ እንደሚለው ከሆነ ያ እምነት ሰውየውን ያጠፈዋል። ለእምነት ፍቅርና ሕሊና ያስፈልጉታል። እምነት በፍቅር ይሰራል፣ በሕሊና ይመራል። አንድ ሰው ተራሮችን ሁሉ የሚያፈልስ እምነት ቢኖረው ፍቅር ግን ከሌለው የዚያ ሰው እምነት ከንቱ እንደሆነ የእግዚአብሔር ቃል ያስተምራል። በአንደኛ ቆሮንጦስ ምዕራፍ 12 ቁጥር 2 ላይ ትንቢትም ቢኖረኝ ምስጢርንም ሁሉና እውቀትን ሁሉ ባውቅ ተራሮችንም እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ይህንን ማለቱ ፍቅር እምነትን ዋጋ ያለው እምነት የሚያደርግ ትልቅ መመዘኛ መሆኑን ያሳያል። ያለ ፍቅር እምነትን መለማመድ የሚያምነው ሰው ከንቱ የሚያደርገው ይሆናል። በመሆኑም በመጽሐፍ ቅዱስ ለእምነት እጅግ አስፈላጊ የሆኑት መሠረታዊ ነገሮች መካከል አንዱ ፍቅር፣ ሌላው ሕሊና ነው። በፍቅር የሚሠራው እምነት በፍቅር ስም ብዙ ጥፋት እንዳያመጣ ሕሊና መሪ ይሆናል። እግዚአብሔር ሰዎችን ከእንስሳት ለይቶ ከፈጠረበት አንዱ መለያው ለሰው የሰጠው ልብ ነው። ልብና ሕሊና አንድ ነገር ናቸው። ንጉሥ ዳዊት በመጽሐፈ ሳሙኤል ካልዕ ምዕራፍ 24 ቁጥር 10 ላይ ሕዝቡንም ከቆጠረ በኋላ ዳዊትን ልቡ መታው፣ ዳዊትም እግዚአብሔርን ባደረግኩት ነገር እጅግ በድያለሁ፣ አሁን ግን አቤቱ ታላቅ ስንፍናን አድርጌያለሁና የባሪያህን ኃጢአት ታርቅ ዘንድ እለምንሃለሁ አለው። ንጉሥ ዳዊትን ልቡ መታው ማለቱ ሕሊና ወቀሰው ማለት ነው። ይህ አይነቱ የልብ ተግሳጽ በሰው ልጆች ዘንድ ብቻ የሚገኝ ነው። በመዝሙር 32 ቁጥር 9 ላይ ወደ አንተ እንዳይቀርቡ በልባብና በልጓም ጉንጫቸውን እንደሚለጉሟቸው ልብ እንደሌላቸው እንደ ፈረስና እንደ በቅሎ አትሁኑ ይላል። እነዚህ እንስሳት በልቦናቸው የሚመሩ አይደሉም። ሰው እግዚአብሔር እግዚአብሔር የሰጠውን ሕሊናና ልቦና ከጣለ እንደ እንስሳ የመሆን ባህሪ ያሳያል። ሰው ከእንስሳት የሚለየው ልቦና ስላለው ነው። እንስሳት ሰው የታደለውን ልቦና ስለሌላቸው በልጓም በልባብ ካልተያዙ፣ ካልተገሩ መቆጣጠር አስቸጋሪ ነው። እግዚአብሔር ሰዎች ራሳቸውን የሚገሩበት ከጥፋት የሚድኑበት የሰጣቸው ከእንስሳ በላይ የሚያደርጋቸው አንዱ ትልቅ ነገር ቢኖር ልብ ወይንም ሕሊና መስጠቱ ነው። ሕሊናውን የጣለ ሰው ልቡናውን የጣለ ሰው ነው። እምነት የሚመራው በእምነት አይደለም፣ በሕሊና ነው። ሕሊናን ጥለው በእምነት ነገር ጠፍተዋል ይላልና እግዚአብሔር ከዚህ የጥፋት መንገድ እንዲመልሰን ሕሊናን ከሚያስጥል አመለካከታችን በንስሐ እንመለስ። ሕሊናን ጥለን እምነት በሚያመጣው አጥፊ የጀብደኝነት መንፈስ ተሞልተን ብንመላለስ ሐዋርያው ያለው ቃል ጠፍተዋል የሚለው ቃል ይደርስብናል። እምነታችን የሚያድን የሚያንጽ፣ እግዚአብሔር የእግዚአብሔርን ክብር የሚያንጸባርቅ መሆን አለበት። ሕሊናን የጣለ እምነት እንዲኖር ሰይጣን ሕሊናን ነጣጠረ ጉዳት ይሰራል። በአንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 1 እስከ 2 ላይ ውድ አድማጮች እጅግ ከባድና ብርቱ መልእክት አለ። መንፈስ ግን በግልጥ ይላል ሐዋርያው ጳውሎስ በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትን በውሸተኞች ግብዝነት የተሰጠውን የአጋንን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። በገዛ ሕሊናቸው እንደሚቃጠሉ ደንዝዘው ይላል ጳውሎስ። መንፈስ ቅዱስ ለሐዋርያ ጳውሎስ ያመለከተው የሃይማኖት ክህደት የሚመጣው እንዴት ነው? ውድ አድማጮች በጌታ ጸጋና ፍቅር እየለመንኩ አሳስባችኋለሁ። ይህንን እውነት ልብ በሉ። ሃይማኖት የሚጠበቀው በንጹሕ ሕሊና ነው በማለት ከላይ የተመለከትነውን እናስብ። ሕሊናን ሳይጎዳ ሕሊናን ሳያስጥል ሕሊናን ሳያስረግጥ ሰይጣን አይሰራም። በዚህ ቦታ ውድ አድማጮች በአጋንንት የሚሰጠውን ትምህርት የማድመጥና የከበረውን ሃይማኖት የመካድ ሁኔታ የሚታይባቸው ሰዎች ምን አይነት ሁኔታ ላይ ያሉ ሰዎች ናቸው? ምን አይነት ሁኔታ የሚታይባቸው ሰዎች ናቸው? ሐዋርያው ጳውሎስ ከመንፈስ ቅዱስ የተቀበለው የጌታ እውነት እንደሚናገረው እንዲህ የመሰሉት ሰዎች በገዛ ሕሊናቸው እንደሚቃጠሉ ደንዝዘው በማለት የገለጣቸው ናቸው። ልብ በሉ ውድ አድማጮች፣ በዚህ ቦታ ላይ ሐዋርያው ጳውሎስ የሚገልጣቸው ሰዎች ሃይማኖትን የሚክዱ ናቸው። በሌላ አባባል ሊክዱት የማይገባ ሃይማኖት የነበራቸው ሰዎች ናቸው። ሃይማኖት በእምነት የሚኖር ሕይወት ነው። እንዲያውም ሐዋርያው ሃይማኖትን የሚለውን ቃል ለመግለጥ የተጠቀመው እምነትን ለመግለጥ በመጽሐፍ ቅዱስ የዋለውን ቃል ነው። ቃሉ በግሪክኛ ፒስቲዮስ የሚል ቃል ነው። እምነታቸውን የሚያስክደውን የአጋንንትን እምነት ለመቀበል ምክንያት የሚሆነው ነገር ምንድን ነው? በተደጋጋሚ እንዳሳየሁት ሰይጣን ሕሊናቸው ላይ የራሱን ምልክት አድርጓል። እንዴት? እንደሚቃጠሉ የሚለው ቃል በግሪክኛ ውድ አድማጮች ካስቴሪያዞማ የሚል ወይም ይሄ የግሪክ ቃል ግሪኮች የሚጠቀሙበት ይህንን ቃል እንደሚቃጠሉ የሚለውን ቃል የሚጠቀሙት ውድ አድማጮች ከብቶቻቸውን ለመለየት በቆዳቸው ላይ በጋለ ብረት እየጠበሱ ምልክት የሚያኖሩበትን አሰራር የሚገልጥ ቃል ነው። ማኖር ሁኔታ በግሪኩ ህብረተሰብ የተማረኩ ምርኮኞችን፣ የተገዙ ባሮችን በሰውነታቸው ላይ የሚደረግ የሚያደርጉባቸውን በእሳት እየተጠበሱ የሚያኖሩባቸውን ምልክት የሚገልጥ ነው። ሐዋርያው ይህንን ቃል ሲጠቀም በመጨረሻው ዘመን ሐሰተኛው ክርስቶስ በሰዎች ግንባርና እጅ ላይ ምልክቱን የባለቤትነት ስልጣኑን የሚያኖርበትን አሰራር 666 በግንባር ወይም በእጅ ላይ መቀበልን የሚያመለክተውን የሰይጣንን አሰራር ያሳያል። ሕሊናን የሚጥል ሰው ከዚህ ልክፍት ከዚህ ወጥመድ መራቅ አይችልም። በሰይጣናዊ ቅናት በሚቃጠል ክፋት እየተመራን ሕሊናችን የማይወቅሰን ሰዎች ይህንን ልብ ማለት አለብን። ዛሬ ካንደበታችን የሚወጣውን ቆም ብለን ራሳችንን አለብን። ዛሬ ሃይማኖት አለን እያለን የምንኖረውን ኑሮ ቆም ብለን መመልከት መመዘን አለብን። የህሊና ወቀሳ የማይገዛው እምነትና ህይወት ዛሬ እግዚአብሔርን እየተዳፈርን የምንኖርበትን ህይወት ነገ ለክህደት እንዲያጋልጠን እንደሚያደርገን ማስተዋል አለብን። በመንፈስ ቅዱስ ጸጋ በትህትና በእግዚአብሔር ሰውነት የሚኖረውን መንፈሳዊና ቅዱስ የሆነ ህይወት የዓለም ጨው የዓለም ብርሃን ረንን ሃይማኖት ለመኖር ህሊናችንን ካስጣለን እብሪታችንና ትዕቢታችን ንስሐ መግባት ይኖርብናል። በጌታ ጸጋ እየፎከርን በመዝሙር እብሪተኛና ኃጢአተኛ የሆነውን ሕይወታችንን እያጀብን ብንኖር እግዚአብሔር አይዘበትበትም። በኃይለኛው በእግዚአብሔር ፊት ራሳችንን ብናዋርድ ከሞተ ሕሊና የሚያነጻው የእግዚአብሔር ልጅ ክቡር ደም ዛሬም ያድነናል። ጸያፍና ወራዳ የሆነውን ነገራችን ከውስጣችን አውጥቶ በንጹሕ ሕሊና እግዚአብሔር ለማምለክና ለማገልገል እንድንችል እግዚአብሔርን በመፍራት ላይ የተመሰረተ ትሕትናን ያላስጣለ ድፍረትና ውስጣዊ ጉልበትን የጌታ ደም ያስገኝልናል። የብዙ ሰዎች ችግር ዛሬ ሕሊናቸውን ጥለው በኖሩት በሰሩት የአመፃና የኃጢአት ሕይወታቸው የሰሩትን ታሪክ ያበላሹትን ያጠፉትን ጥፋት መመለስ አስቸጋሪ ስለሚሆንባቸው ነው። እንግዲህ በሰው ፊት ታላቅ ሆኖ መታየት የሚፈልግ በእግዚአብሔር ፊት የተናቀ ነው። በጌታ ጌታችን ኢየሱስ ክርስቶስ በማቴዎስ 16 15 ላይ እንዲህ ይላል፣ እንዲህም አላቸው ራሳቸውን በሰው ፊት ራሳችሁን በሰው ፊት የምታጸድቁ እናንተ ናችሁ፣ ነገር ግን እግዚአብሔር ልባችሁን ያውቃል፣ በሰው ዘንድ የከበረ በእግዚአብሔር ፊት እርኩሰት ነውና ይላል። ዛሬ እግዚአብሔርን እያሳዘንን በኖርንበት ሕሊና ያከበሩን ሰዎች በልባቸው ይንቁናል። በፊታቸው የሠራነው ኃጢአት ሞገስ ሆኖ አንለብሰውም። የውርደታችን ክብር ይሆናል እንጂ የሰማዩ ክብር ጋር አይቀላቀልም፣ መስሎም አይታይም። እግዚአብሔር ለትሑታን እሰጣለሁ ያለውን ጸጋ ያሳጣናል እንጂ አያስገኝልንም። እግዚአብሔር ዛሬም የሚምርና የሚቀድሰውን የልጁን ደም በመጠቀም ኃጢአታችን ከኃጢአታችን ሊያነጻን የሚችል አምላክ ስላለ በትሕትና ራሳችንን በእግዚአብሔር ፊት እናዋርድ። ሰይጣን ሰዎች ሕሊናቸውን የሚያስጥላቸውና የሚያሳጣቸው ከላይ እንዳመለከትኩት በሃይማኖት ሕይወት ሲኖሩ ያከብሩት የነበረውን ሲያምኑት የነበረውን ሲጠነቀቁለት የነበረውን መልካምና የከበረ እንደሆነ በሕሊናቸው የሚረዱትን ነገር እንዲሳደቡ፣ እንዲራገሙ፣ ምራቃቸውን እንዲተፉበት፣ ሽንታቸውን በመሽናት እግዚአብሔር የሚመለክበትን ስፍራና ቦታ በማርከስ ሰዎች የሚቀደሱበትን የሚታነጹበትን እውነት በማራከስ ጸያፍና ወራዳ ንግግር በማናገር ስልጣን ያላቸውን በመናቅ ዋጋ በማሳጣት ይጠናወታቸዋል። ይህንን የሚያደርጉት በሰይጣን ኃይል ለመጠቀም ብለው ከሆነ የሰይጣንን ጉልበት የሰይጣንን አሰራር ፈልገው ከሆነ ያ ያደረጉት ነገር ሕሊናቸውን ሙሉ በሙሉ የእግዚአብሔርን ነገር አስመልክቶ የማይከሳቸው የማይጠይቃቸው እንዲሆን የራሳቸውን ሕሊና ክደው ሰይጣን ይገለጥላቸዋል። ይህንንም ብለው ውድ አድማጮች በይመስለኛል ሳይሆን ለሰይጣን አሰራር ራሳቸውን ያስገዙ ሰዎች የሄዱበትን ታሪክ በማጥፋትና በማጥናት ሰፋ ያሉ ጽሑፎችን በማንበብ እንዲሁም ለሰዎች ስንጸልይ በዓይኔ ካየሁት በቀጥታ ከተረዳሁት የማውቀውን በመመርኮዝ ነው። የሰይጣንን ኃይል በቀጥታ ሳይሹና ሳይፈልጉ የራሳቸውን ክብር፣ ጥቅም፣ ፍላጎት ለማሟላት እንዲሁም በቅናትና በምቀኝነት ማንኛውንም ክፋት በመጠቀም ድል ለመንሳት ለማሸነፍ ጠላት የሚሏቸውን ሰዎች ዋጋ በማሳጣትና ድራሻቸውን በማጥፋት እንዲሁም የሰዎችን የሚቀኑባቸውን ሰዎች መልካም ነገር በማንቋሸሽ የሚኖሩ ከሆነ አጋንንት ከባህሪያቸው በስተጀርባ ሆኖ ይጠቀምባቸዋል። በዚህ ሁኔታ ታሪክ ሲሰሩ የሚያተርፉትን ታሪክ በእግዚአብሔር ቃል እየደገፉ ሲመላለሱ የተመረዙበት መርዝ እውነት ከሆነ ያ ከታሪካቸው ጋር ተጣጥሞ መኖራቸው ፍቅርና ትሕትናን ለማስተናገድ ጸጋ ያጡ ሰዎች ያደርጋቸዋል። ይህንን እያሉ አልመለስ ካሉ በአጋንንት ለሚሰጥ የስህተት ትምህርት፣ የሐሰት ትንቢት፣ የሐሰት ራእይ ይጋለጣሉ። ሕሊናን የሚያስጥል እምነት የደህንነት ዋስትና አያስገኝም። እንዲህ በመሰለ መንገድ የሚኖሩ በስጋቸው ባህሪና ክፉ ጠባይ እግዚአብሔርን የማይሰሙና የማይፈሩ ከሆነ ስጋዊ ባህሪያቸው የአጋንንት ማኅበረተኛ ያደርጋቸዋል። በያዕቆብ 3:15 ላይ ነገር ግን መራራ ቅንዓትና አድመኛነት በልባችሁ ቢኖርባችሁ አትመኩ፣ በእውነትም ላይ አትዋሹ። ይህ ጥበብ ከላይ የሚወርድ አይደለም፣ ነገር ግን የምድር ነው፣ የሥጋም ነው፣ የአጋንንትንም ነው የሚለው ቃል ለማንም የሚሻር አይደለም። እንግዲህ ውድ አድማጮች ይህንን ልብ እንበል። እንዲህ የመሰሉ ሰዎች ንስሐ እንዳይገቡ መራራ ስር በውስጣቸው በማብቀል ከሕይወት መንገድ ይደነቃቀፋሉ። ሕሊናቸውን ጥለው በእንዲህ መንገድ የሚመላለሱት ጸሎታቸው፣ አምልኳቸው፣ እንዲሁም መንፈሳዊ ገድላቸው ሰይጣናዊና አጋንንታዊ መልክ የሚኖረው ይሆናል። ምክንያቱ እምነት ነው። ይዘቱ ግን ሕሊናን ባስጣለ እምነት የሚካሄድ ጸያፍ የሃይማኖት ልምምድ ነው። በመሆኑም ድላቸውና ደስታቸው የሚገኘው የሟርተኝነት መልክና ይዘት ባለው ልመና፣ ምኞት፣ ሕሊናን ባስጣለ እምነት በመሆኑ የእግዚአብሔር የሌለበት ክብሩ የማይታየበት ከመታነጽና ከመገንባት ይልቅ የማፍረስና የመደምሰስ ተልዕኮ ያለው ይሆናል። እንዲህ የመሰለው እምነት በፍቅር የሚሠራ ነውን? እንዲህ የመሰለው እምነት የሃይማኖት ምስጢር የሚጠበቅበት ንጹህ በንጹህ ሕሊና የሚመራ ነውን? ፈጽሞ አይደለም። ደግሞም ሊሆንም አይችልም። የሰው የሥጋ ፍላጎት ሲጋጋል አጃቢ የሚሆኑ አጋንንት በሚሳተፉበት ጎራ እልልታና ደስታ የሚስተጋባበት አምልኮ እንደሚካሄድ ከጥንት ጀምሮ የታወቀ ነው። ከግብፅ ምድር ያወጣቸውን ቅዱስ ሕዝብ ሊያደርጋቸው ፈቃዱን ዓላማውን ዘርቶ የሚያበቅልበት ርስት እንዲሆኑለት የመረጣቸውን የእስራኤል ሕዝብ በማሰብ ከትልቅ ትምህርት ልንማር ይገባናል። አምላካቸውን ጥለው ከግብፅ ምድር ያወጣን ይህ ሰው ሙሴ ማን እንደሆነ አናውቅም አሉ። እነዚህ ሰዎች በዛ በሲና ተራራ ላይ ውድ አድማጮች ከግብፅ ምድር ያወጣቸው ሙሴ ነበርን? በሙሴ በኩል የሰሙትን ቃል ያሰማቸው ሙሴ ነበርን? የእግዚአብሔርን ቃል አልነበረም የሰሙት። የእግዚአብሔርን የምሥራች አልነበረም የሰሙት። የሰሙትንም የተደረገላቸውንም ከሙሴ ጋር አድርገው ከእግዚአብሔር የተቀበሉትን ሁሉ በመናቅ እንደጣሉ እንመለከታለን። ከዚያ በኋላ እንደ ፍላጎታቸው በጥጃ የተመሰለ ጣዖት አሰሩ። በዚያ ስፍራ በሰሩት ጥጃ ዙሪያ ሆነው በእልልታና በጭፈራ መንደሩን ድንኳናቸው ተክለው በቆሙበት ስፍራ ያዳንቁ ይጨፍሩ ጀመረ። ያ ጭፈራ፣ ያ ዝላይ እግዚአብሔርን ከመካከላቸው ያራቀ ነበረ። እግዚአብሔር ሙሴን ከተራራው ላይ ሲመልሰው ወደ ሕዝቡ ሲሄድ ሙሴ ከእግዚአብሔር የተቀበለውን ጽላቱን ሁሉ በታላቅ ቁጣ ተሞልቶ ሰበረው። ከዚያ በኋላ እግዚአብሔር ያደረገውን ሁላችን እናውቃለን። የመገናኛውን ድንኳን ከዚህ መካከል አውጥተህ ራቅ አድርገህ ከሰፈሩ ውጭ ትከልልኝ አለ እግዚአብሔር። እግዚአብሔር የመገናኛውን ድንኳን ከሰፈሩ ውጭ አርቆ ተከለው። ከዚህ የጩኸትና የጭፈራ መንደር ወጥቶ አምላኩን የሚፈልግ ወደ እግዚአብሔር የሚመጣ ወደዚያ ድንኳኑ የመገናኛው ድንኳን ወዳለበት ቦታ ከሰፈሩ ወጥቶ ይምጣ አለ እግዚአብሔር። ዛሬ የሕሊናችንን ወቀሳና ክስ በበጉ ደም እንዳናነጻ ልማድ አድርገን የሕይወት መርህ ያደረግነው ኃጢአታችን፣ ኃጢአተኛ ኑሯችን፣ እንዲሁም ደላይ መዝሙራችን የሕይወት ጉዳትና ኪሳራ እያመጣብን ነው። ሕሊናን ባስጣለ እምነት የሚካሄድ ሃይማኖት የጀብደኝነት መንፈስና ባህሪ ያለበት እንጂ የክርስቶስ የክብር ወንጌል ብርሃን የሚበራበት አይደለም። ሕሊናን በተረገጠበት በተጣለበት ሁኔታ የሚካሄደው ጭፈራ መሰል ሰይጣናዊ ፉከራና የሥጋ ድል እያስተጋባን ሰዎች ላብ በላብ ሆነው አደንዛዥ በሆነ የስሜት ግለት ተባረክን እያሉ ውስጣቸው ለእውነት እየሞተ የእግዚአብሔር ፍርሃት የማይታይበት ሆኖ ሲኖሩ ይታያል። እንደ ጌታ ቃል ስንመለከት ንጹሕ እውነተኛ አምልኮ ሕሊናን ለእውነተኛ አምልኮ አስፈላጊ ናቸው። በሁለተኛ ጢሞቴዎስ 1 3 ላይ ሐዋርያ ጳውሎስ እንዲህ ይላል፣ ሌሊትና ቀን በልመናዬ ሳላቋርጥ ስለማስብህ እንደ አባቶች አድርጌ በንጹሕ ሕሊና የማመልከውን እግዚአብሔርን አመሰግናለሁ። ሕሊናን በሚያስጥል እምነት ራሳችሁን የምትደልሉ በክፉ ስራችሁና ጠባያችሁ ያቆሸሻችሁትን ሕሊና ያለ ጌታ ደም የተጎዳው ሕሊናችሁ ሕያው እንደማይሆን ልታውቁ ይገባል። የሰው ድለላ ድፍረትን አያስገኝም። ሕሊናችንን በሚያነጻልን በጌታ ደም ካልተረጨን፣ በኃይለኛው በእግዚአብሔር ጸጋ ዙፋን ስር ካልወደቅን፣ በክፋታችን ያጨቀየነው ሕሊናችን የሚያመጣብን ፍርድና ጣጣ እብሪተኛው ስጋችን የሚሸከመው አይደለም። ይህንን መልእክት ሰምታችሁ ንስሐ ማትገቡ ጌታ ይጠይቃችኋል። ዛሬ ንስሐ በጸጋ ስም ዋጋ ያጣበት በንጹሕ ሕሊና እግዚአብሔርን ማምለኪያ የሆነው መዝሙር እኛ ከነ ኃጢአታችን የምንዝናናበት የሃይማኖት መለያ የሆነበት ዘመን ላይ ነን። እግዚአብሔር የልባችንን ክፋትና ሰይጣናዊ ብረታችንን ሰብሮ ካልመለሰን ሃይማኖታችንን የያዝንበት አያያዝ አደገኛ ነው። እንግዲህ ከዚህ ብረተኛው ከሆነው ክፉ ከሆነ አካሄዳችን መመለስ ከፈለግን ሕሊናችንን በሚያነጻው በጌታ ደም በመታጠብ ለመቀደስ ንስሐ እንግባ። ውድ አድማጮች የሰማችሁትን ለመዳናችሁ፣ ለጥቅማችሁ፣ ለመመላሳችሁ፣ ለፈውሳችሁ ያደርግላችሁ በጌታ በኢየሱስ ክርስቶስ ስም አሜን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተ ክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 North Highland Street አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 AM ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይም አስተያየት ቢኖራችሁ በስልክ ቁጥር 5716438454 ደውሉልን። በድረ ገጻችን www ወንጌል org ወይም www ኢትዮ CGC org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተ ክርስቲያን